ሄሎ ሰላም ጤና ይስጥልኝ። ቤት ወይስ ከራና ይባኩም ለጦ
የተበላ አትክልት ነበረ ግን በኦንላይን ላይ ማለት ነው።
እሺ እና እንደ አልመ አልገባልኝም እኮ እሺ፣ ቁጥር ይሄ ነው የደወልኩበት።
አዎ አዎ ይሄ ነው። እና ቴሌግራም ላይ ላክልሽ እና ቼክ አድርግልኝ።
እም፣ ችግር የለውም። ትኬቱን ወይ ንገረኝ። ካሸር ኮዱ ምናምን አታውቀውም? አባ አላውቀውም አላውቀውም።
ወይ እሺ፣ በዚህ ቲ- እንትኑንም አታውቀውም። መጀመሪያ እና መጨረሻ ቁጥሩን አታውቀውም።
ቁጥሩ ትኬት ቁጥሩ አይዱ ቁጥሩን ቁጥሩን አላውቀውም።
ትኬት አይዱ አይዲውን እኮ አላውቀውም። አሁን እም፣ እሺ በቃ ቴሌግራም ላይ ላክልን። እሺ እና ትኬት አይዲው ግዴታ ሊታየን ይገባል። እሺ ከሱ ነው እኛ ቼክ የምናደርግልን።
እኮ ችግር የለውም። እሺ እሱን እንግሊሽ እሺ እሺ፣ እናመሰግናለን። እሺ ስለደወልክ መልካም ቀን። እስከ ዓርብ ለላክበት